ሄሎ ደረጀ ነው የሚባለው ደረጀ አዎ እሺ ይታገስ አካለ ወልድ አቤት አቤት አቤት ሄሎ ሄሎ እሺ
ቅሬታውን ለሚመለከተው አካል አስተላልፌልዎታለሁኝ። የጽዳት ሰራተኞች በአንድ በሁለት ሰዓት ውስጥ ለጽዳት ይደርሳሉ።
አመሰግናለሁ እናቴ ሌላ ምረዳውት ነገር አለ?
አይ የለም በቃ አመሰግናለሁ ትንሽ ጽዳት እንትን ጎማው እንትን ስላለብኝ እሺ እሺ ስለ አገልግሎቱ ያሉትን ሀሳብ አስተያየት ከሚሰሙት ድምፅ በኋላ ያስቀምጡ። መልካም ቀን ይሁንልዎት።
አሜን ለሁላችሁ